Hello አዎ ከቤት ቤት ነው የምደውለው።
አይ እሺ እሺ check አድርጌልዎታለሁ።
አይ እ በዋናው ዘጠና ደቂቃ ላይ አቻ ነበሩ። እ ያሸነፈው ስንት ደቂቃ እስከ ዘጠና ደቂቃ ባለው ጊዜ ውስጥ ዋና በዋናው ሰዓት ውስጥ አቻ ነበሩ። so ተጨማሪ ሰላሳ ደቂቃ ሲጨመር ነው ያሸነፉት።
አ እሺ አሁን መለሰች ወይ አይመለስም እርስዎ ያሉት በ- የእርስዎ የሚቆጠረው almost በትክክለኛ በዘጠና ደቂቃ ውስጥ በተደረገው ጨዋታ ነው ውጤት ነው። በተጨማሪ ሰዓት ስላሸነፉ
አሀ እሺ እሺ አሁን ገባኝ እሺ እሺ ለምን ተረዱኝ። አሁን እሺ ሰላም ይሁኑ።
አ-